ፖርት ነው፣ እባክዎ ምን ልርዳዎ?
አሁኑ እምቢ አለኝ እኮ
ምን አለ?
እንትናው ማለት ነው። ትናንት ቴሌብር በዚህ ላይ ሁሉ ስፖርት ላይ አስገብቼ እሺ
ብሩ ሲያይ የለም አንድ መቶ ብር እም፣
ሶስት ጊዜ አራት ጊዜ አስተላልፌ አንዱ ይዛው ቀረ።
ያ የቀረቡትን screenshot አድርገው ይላኩልን። የ- ከቴሌብር የተላከለትን text screenshot አድርገው ይላኩ በቴሌግራም።
እሺ፣ ስሉ- ስልኩን ስጡኛ። ያ እንትናው እሺ 0978 ዜሮ ዘጠኝ ሰባ ስምንት 16
አስራ ስድስት 30 06
ሰላሳ 06
እሺ እሺ፣ እሺ።